ሰላም ጤና ይስጥልን። ጭብጭብ እባክዎ ነገር ስጥልን። እኔም አሁን ደውዬ ነበረ ለመሙላት ስሞክር get code ላይ ከደረስኩ በኋላ service request exception ይለኛል እና አሁን የእናንተን ባልደረባ አናግሬ አንድ ወንድ ልጅ እሺ የተወሰነ chart order ላይ to pay በዩ complete payment በዩ ብሎ ነበር። ያንን process ሲሄድ ያው ነው ለውጥ የለውም እና ደውዪ ብሎ ነበር ድጋሜ። ለዛ ነው OK። ቆይሽ ቆይሽ አንዴ ደውዬ-
ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ። ሰላም።
አሁን ደውዬ ነበር ዘጠኝ አስራ አንድ ሀያ አምስት ሰላሳ ሁለት ዜሮ ዜሮ እሺ ያም process የነገሩኝን ሲሄድም ተመሳሳይ ነው እንትኑ
ታ- exception ነው የሚለኝ እና ሌላ የምረዳበት ነገር ካለ ብዬ ነው ድጋሜ።
እሺ፣ ስልኮትን ይንገሩኝና በቃ ሪፖርት አድርግሎት ይስተካከሉታል።
እሺ ዘጠኝ ስልክ አስራ አንድ ይንገሩኝ። ክፍያ የሚፈጽምበትን እሺ፣ አስራ አንድ ሀያ አምስት ሀያ አምስት ሰላሳ ሁለት ዜሮ ዜሮ ሰላሳ ሁለት ዜሮ ዜሮ እሺ፣ እኔ ሪፖርት አድርግሎታለሁ። እርስዎ እየቆዩ ይሞክሩት።
እሺ አመሰግናለሁ።
እሺ፣ እሺ፣ መልካም ቀን።